Hello
Hello፣ ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
ወይዘሮ ቁሜ ነዎት አይደለ?
አዎ።
ከ STEM for Kids ነበር የምደውልልዎት።
ከምን?
STEM STEM for Kids።
Okay okay። እሺ
ሰላም ኖት?
እግዚአብሔር ይመስገን ሰላም ነው።
እግዚአብሔር ይመስገን። በ summer camp class ኣችን ኦሊ እና የሷን አዎ።
የኮርስ ወስደው ነበር አይደለ?
አዎ አዎ። ወስደው ነበር። ሄሎ ሄሎ